ልባችን ቆመ እኮ ሄሎ አቤት ሄሎ አሁን አቤት
approve ያልከኝ አይደለ? እኔ እኮ approve ከማድረግ በፊት ስልክህን ላረጋግጥ ብዬ ነው። ዜሮ ዘጠኝ አስራ ዘጠኝ ሰባ ዘጠኝ ሀምሳ አራት ስልሳ ዘጠኝ አይደል? የቤት ስልክ ይጠብቀኝ። ያው እያረኩልክ ነው። ሁሉም አሁን ወደ ነገርከኝ ቁጥር ነው አይደለ? እያየሁት አይደለም። እሺ። እየገባ ነው።
እየገባ ነው።
ያው አድርጌልሃለሁ። እሺ ሁሉንም
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። እሺ እሺ